ሄሎ ሄሎ ጤና ይስጥልን።
ጤና ይስጥልን።
ከዊፕላስ ሶሉሽን ነበረ የምደውልልዎት።
እሺ ዊፕላስ ሶሉሽን application ላይ ተመዝግበው ነበር አይደለ? ከዚህ በፊት አዎ የተመዘገቡትን service ኦች አሁን ላይ system ላይ active እያደረግን ነበረና እሺ አንዳንድ ያልተሟሉ መረጃዎች ስላሉ ለጠይቆት ብዬ ነው።
ጠይቅሽ።
እሺ በምን service ነበረ የተመዘገቡት?
እኔ ማስታወቂያ ነው የተመዘገቡ mass advertising ምን advertising ነው? ማፊ አዎ የት አካባቢ?
እ
የት ብዙ ቦታ አካባቢ?
አለን ብዙ ቦታ አለን። ሳሪስ አለን፣ ሀና ማርያም አለን።
እሺ ል- ልጻፍ። እሺ ሳሪስ ሀና ማርያም።
እ፣
እሺ እ፣ ሙሉ ስም ያንተን መስፍን አበራ
መስፍን አበራ። በዚህ ቁጥር ነው customer ቢደውልሎት ሊያገኝ የሚችለው?
አዎ
እሺ የስራ ቀን ከሰኞ እስከ ቅዳሜ ልበል።
ቅዳሜ ሙሉ ቀና
እ፣ ክ- ሰዓትስ
እ ሰዓት ሙሉ ሙሉ ቀን አለን። ሁሉ እ፣ ከሁለት ሰዓት ልበል ወይስ ሙ- ሀያ አራት ሙሉ ቀን ሙሉ ቀን እሺ እሺ። በተጨማሪ ደግሞ የላይሰንሶትን ወይም ካልሆነ የቀበሌ መታወቂያ ካርዶትን በቴሌግራም ልልኩልን ይችላሉ።
ወስዳለች እኮ እሱ አይደል?
እዚህ ጋር ስ- ሙሉ ስላልሆነ ነው ይቅርታ።
አ፣ ልኬላት ነበር ለእሷ። እሺ ስልኬ ላይ ካለ ልክልሻለሁ፣ ካልሆነ ነገ ምናምን ይቻላል።
እሺ ችግር የለውም። እኔ ቁጥሩን እልክልሃለሁ የምትልክበትን።
እሺ እሺ አመሰግናለሁ።